አነሰ ሰጠችው።
ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ ችፕችፕ።
አብሮ ይስጥልኝ ውዴ።
ምን ልርዳዎት?
እ የ- የት አካባቢ ነው ያለው?
ምን ፈልገው ነው? ይቅርታ፣ እቃ ለመግዛት ፈልጌ።
እ order የሚያደርጉት ኦንላይን ነው። ችፕችፕ app ኡን ከ Play Store አውርደውታል።
እ እንጂ እንደዚህ እንትን የለም።
እንደሱ የለም። አዎ price ኡ በ app ኡ ላይ ግን ነው።
FB ላይ ያለው true የሆነ ነው።
አዎ ትክክል ነው።
እሺ እና ኦንላይን ነው እንትን የምለው አዎ ችፕችፕ ብለው እም፣ app ኡን ከ Play Store ያወርዳሉ። ከዛ በኋላ ለአምስት ሆነው ነው order የሚያደርጉት።
okay እሺ፣ አመሰግናለሁ።
ነጻ delivery ነው።
okay እሺ።
እሺ፣ እሺ፣ እናመሰግናለን። እሺ